ጤና ይስጥልኝ ሁሉ ስፖርት ባኮ ምለዳው
ኦንላይን በሰላም ነው የተቋረጠው።
ምንድን ነው?
ኦንላይን ብር ለማስገባት okay deposit ለማድረግ ፈልገው ነው?
እም
አዎ ሲስተማችን update እየሆነ ስለሆነ ነው። በዚህ ስልክ ነው የሚጠቀሙት?
አ
እሺ እንደውልታለን ደንበኛችን ሲስተማችን ዛሬ ዛሬ ምናምን አይጀምርማ። ሄሎ
ሲስተማችን update ስለሆነ ነው። ይጠብቁን፣ ሲከፈት እናሳውቆታለን።
እሺ እና እሺ